ሰላም ጤና ይስጥልን ሴላቪ
እሺ ከቢዩ ነበር የምደውለው እሺ በ order number ሰማንያ ዘጠኝ ስልሳ ስምንት አስራ አራት አሁን የተቀበላችሁት order ኡ
አዎ pineapple juice ነበረው አብሮት እሺ የለም ብዬ ነገርኳቸውና ቆይ አንዴ ምግቡን ማስቆመው ብሎ አሁን ነው መሰራት የጀመረው
okay እሺ ምን ነው አሁን ነው አይ ምንም አሁን አሁን ለማረጋገጥ ሳይሆን በቃ አንድ ሰዓት አሁን ከአስር አይደለ አስር ደቂቃ ቢሆነው ነው ከተጀመረ አዎ ከተጀመረ መልሶ ደውሎ በቃ ጀምረው ፓይናፕሉ ይቅርና ምግቦቹ ብቻ ይሰሩ ካለኝ አስር ደቂቃ ይሆነዋል
እኮ የዛኔ ነው መስራት የጀመራችሁት አዎ አዎ
እሺ እሺ እሺ